ጤና ይስጥልኝ። ስፖርት ነው ባኮ ምለት ነው።
cashback የሚል ነገር ነበር እና እሱን እንዴት ማድረግ እንዳለብኝ ማወቅ ፈልጌ ነው።
ካሽባክ
አዎ ተጫውቼ እንትኑ ታውቃለሽ፣ cashback ነው አለኝ። lost አላለኝም እና እንዴት ወደ ራስ account መመለስ ይችላል?
automatically ነው የሚገባው። cashback ካሉት automatically bonus የሚለው ላይ ይቀመጣል።
ኦኬ፣ ወደ ራስ አካውንት ራሱ ይገባል ማለት ነው።
አዎ
ኦኬ፣ እሺ፣ ቴንክ ዩ እሺ